ጤና ይስጥልን ማሊባባ ጤና ይስጥልን
አብሮ ይስጥልን እመቤት።
ሾሩም አክስ ይኖራል በዚህ ሰዓት ምን አሉ?
መኪና አዎ ሾሩሞችን አለን።
ኤሌክትሪክ መኪና ይኖራቸዋል። ዜሮ ዜሮ
አዎ ሻንጋይ አለን።
ቻንጋይ አዎ እሱ ብቻ ነው ያለው?
ፎር አለን።
OK BZ four ቶዮታ ማለት ነው።
አዎ እሺ ስንት ነው የሚባለው ቻንጋዩ?
አምስት ነጥብ አምስት
BZ four ኡ
ይጠብቁኝ። አም- አምስት ነጥብ ሶስት BZ four ኡ አይደል እሱ?
አዎ አምስት ነጥብ ሶስት
እሺ እ፣ ስለዚህ BZ four እና ቻንጋይ ነው ያላችሁ።
አዎ
አሁን ክፍት ነው
አሁን ክፍት ነው።
እዚህ መስቀል ፍላወር ያለው ማለት አ- በ- መስቀል ፍላወር አለን። ፓስተር ያለው branch ኣችን ላይ ነው ያለው።
ኦ አይ መስቀል ቦሌ ነኝ። እሺ በቃ እሺ